ሄሎ
ሄሎ እና በላይ እንዴት ጤና ይስጥልኝ።
ያስጥልኝ አትማች
airport አካባቢ ነኝ ያለሁት።
ኤርፖርት አዎ
okay እዛ ውስጥ ሳይሆን እዛ አደባባይ የሆነ ሬስቶራንት ነገር አለች አደባባይ።
አሳይ
I think so yeah yeah
okay እሺ መ- መነሻ ከዛ እሺ ከዛ ወደ መሀል ከተማ መቀሌ።
እሺ እልክልሻለሁ
እሺ ቶሎ ብለሽ ትልክልኛለሽ?
አዎ፣ ስልኬ አዎ፣ ሳይዘጋሽ አዎ።
አብረን እሺ፣ እንገናኛለን።
እሺ። አመሰግናለሁ እጠብቃለሁ።